ሄሎ ጤና ይስጥልን ቤት ቤት
በቴሌግራም ላለ ብሎኝ ነንበሩ ስልክ ቁጥሩ በዚህኛው አለ የሚደውለው በቴሌግራም ልክልሃለሁ ብሎኝ ነበር።
አዎ ነንበሩ ሲሙ ዜሮ ዘጠኝ ሰማንያ እሺ ማን ነው ቴሌግራም ላይ ስልክ ቴሌግራም ላይ ዳግ ዳግም እም።
እ አውርታችሁ አይ ቴሌግራም ላይ ልክልሃለሁ ብሎኝ ነበር አለኝ።
አዎ፣ ሰማንያ ስድስት ስልክ ቁጥሩ ሰማንያ ዘጠኝ በዛ ሰማንያ ስድስት የለኝም። በዚህ በአሁኑ ደወልኩት በደወልኩት የለኝም። በሰማንያ ዘጠኝ አለ።
register ለማድረግ ነው ወንድሜ?
አዎ፣ አዎ፣ አዎ፣ እሺ፣ ለማስታወሻ ነው ዜሮ ዘጠኝ እሺ። ቆይ አንድ ጊዜ ጠብቀኝ እሺ። ላስ- ላገናኝ ከወራ ጋር
ሄሎ ወይ hello፣ ሰላም ነው?
አለ።
አሁን አውርተን ነበር በስልክ አዎ፣ ሰማንያ ስልኩ ሰማንያ ስድስቱ ነበረ። ሰማንያ ዘጠኝ ነው ይሄ ያለው ቴሌግራም።
OK። እኔም አዎ search አድርጌ እኮ አጣሁት። እሺ አዎ፣ ቁጥሩን ይንገሩኝ አሁን።
ዜሮ ዘጠኝ ሰማንያ ዘጠኝ እሺ
ሀምሳ ዘጠኝ እሺ፣ ሀያ ሰባት ሰማንያ አምስት ሀያ ሰባት ሰማንያ አምስት
እሺ፣ አግኝቼዋለሁ። እሺ እሺ፣ ልኬሎታለሁ። እሺ እሺ።